ሄሎ ሄሎ፣ አቤት።
እሺ ይቅርታ መልሼ ደወልኩኝ ከዋሽንግተን።
እሺ።
እ ዋጋ ጠይቀውኝ ነበረ።
አዎ አዎ።
contrast አለው የለውም?
እ contrast አለው?
contrast ማለት ከ- የሚቀባው contrast አዎ፣ አለ መድኃኒት አለው። አዎ አዎ አለው?
አለው። አዎ እሺ MRI ዩ ስድስት ሺ አምስት መቶ ብር ነው። contrast ሶስት ሺ ዘጠኝ መቶ ብር ነው።
አጠቃላይ ዘጠኝ ሺህ
እ አስር ሺ አንድ መቶ ብር ማለት ነው አስር ሺህ አንድ መቶ ብር አምቡላንስ እስከነ አምቡላንሱ ማለት ነው ከ- ከአምቡላንሱ ውጭ እ ከአምቡላንሱ ውጭ አስር ሺ አራት መቶ ብር ነው የሚሆነው። ቆይ አንዴ ልደምርልዎት፣ ይቅርታ እሺ አስራ ምናምን ሺህ ብር አይደለም ደምራል ከዚህ አንድ ያጽድታቸው አስምንት ደረጃ
ሄሎ ሄሎ ይቅርታ አስ- አስር ሺ አራት መቶ ብር ነው የሚሆነው።
አስር ሺህ አራት መቶ አዎ ከነ አምቡላንሱ ማለት ነው አዎ እኮ አሁን ደርሳል ዛሬ ደርሳል አያስከፍልም። አቤት ዛሬ ደርሳል ውጤቷ አዎ ይደርሳል።
እሺ አምቡላንስ MRI ልላክላችሁ እ እ አምቡላንስ ልላክላችሁ።
አዎ አዎ እሺ አምቡላንስ አሁን እልክላችኋለሁ።
እሺ እሺ እና